ናሆ ቤት የማይደባልቅ ማለት ነው። ሃሌሉያ ለሃቤ መስቀል አብርሃ ለኩሉ ሃሌሉያ ለወልድ በሰማያት በልሃይሉ ሃሌሉያ ወለመንፈስ ቅዱስ ወዘነግስ በምድር ከመ ያብር ለአሕዛብ መስቀል ዘወልደ አብ